Hello ጤና ይስጥልኝ ድርጅቱ
ለማመስገን ነበር የፈለኩት
ምን ላይ
ዶንኪኪው ላይ ለእጹብ ድንቅ ልጆች ነው
አዎ ስንት አመትሽ ነው
እኔ አዎ ስምንት
ስምንት አመት ከሆነ አይቻልም ለእጹብ ድንቅ ልጆች አምስት አመት እና ከዛ በታች የሆኑ ልጆች ልዩ ተሰጥኦ ያላቸው ልጆች ነው የሚመዘገቡት እና ደግሞ ራስሽ ደውለሽ ሳይሆን የምትመዘገቢው ሌላ ሰው ጎረቤት ወይም የሰፈር ሰው ነው ደውሎ የሚያስመዘግበው